ወይኔ ይሰኛል።
ሃሎ hello፣ አቤት።
እሺ፣ ደወልኩልዎት እሺ፣ መልሼ ደወልኩኝ።
እሺ፣ እናት እሺ፣ አሁን check አድርጌ check አድርጌልዎት ነበር እና እህ እ እ ዛሬ አልወጣልዎትም ብለውኛል። እሱ ለነገ ላድርግልዎት ወይስ ለሰኞ ላድርግልዎት ልሎት ነበር።
ለነገ ለነገ ለነገ ነው ነገ ስራ ነገ እዛ ስለምገባ እዛ ወሎ ሰፈር አ
ሶ- እ ሶስት product ነው ነው ያሉኝ አይደል?
አ ቲማቲም፣ ድንችና ሽንኩርት።
እሺ ድንቹ የችብስ ነው።
አዎ የችብስ ነው። አይ ሽንኩርትና እንትን ደግሞ የምንድን ነው የሬስቶራንት ነው። እሺ ሽንኩርትና አዎ አዎ፣ ሬስቶራንት አዎ።
quality። በቃ እሺ፣ አዎ፣ ለነገ እንትን አስገባለሁታ።
እሺ፣ አመሰግናለሁ።
እሺ፣ እሺ፣ መልካም እሺ።
አሜን ይሁንልህ።